ሰላም ጤና ይስጥልኝ ዩቲዩብ።
እሺ ሰላም ጤና ይስጥልኝ። እሺ ከማል እባላለሁ።
እሺ ከማል እንዴት ዋልክ?
አልሐምዱሊላህ ማን ነው አለን ይመስገን።
እና ድንቅ ልጅ ለመጠቆም ነበረ።
እሺ የእድሜ- የህፃኑ እድሜ ስንት ነው? ወይ የህፃኗ?
አም- አምስት ዓመት ሴት ናት።
እሺ የህፃኗ ስም ማን ይባላል?
ፌሩዛ መሐመድ
እሺ የቤተሰቧ ስልክ ይኖረናል?
አ ዜሮ ዘጠኝ የእናቷ ማለት ነው እሺ ችግር የለም። ዜሮ ዘጠኝ
ሀያ አምስት ሀያ አምስት አስራ ስምንት አስራ ስምንት
ዘጠና ስድስት ሀያ አንድ
እሺ አድራሻዋ የት ነው?
ባህር ዳር
እሺ የር- የ- የእርስዎን ስም ማን ልበል?
ከማል ከማል ማን?
አብደልቃድር
ስልክ ልውሰድ ያንተ ከማል ዜሮ ዘጠኝ እ ዜሮ በዚህኛው የደወልኩበት ወይስ ሌላ?
ደስ ያለህን አንተ።
እሺ ዜሮ ዘጠኝ እሺ ሰባ ስምንት ሰላሳ አራት ሰባ ስምንት ሰላሳ አራት ሰላሳ ሰባት ሀያ ሁለት
እሺ ማስታወቂያውን ምን ላይ ነው ያዩት?
እ እጹብ ድንቅ ልጅ እንደምንፈልግ ማስታወቂያው ምን ላይ ነው ያዩት?
አ አድቨርስ የምናየው እኛ አብዛኛው ስልሽ የቲክቶክ የወረደ ምናምን ነው የምናየው እና የሆነች ቆንጆ የልጅ እ ስልሽ ከባህር ዳር ምናምን ጳጳሱ ምናምን ነጻ ሰላም ስለው የለችም አ አ፣ እሱ ነው ያየነ የምትሰብከው ህፃን ማለት ነው።
አዎ አዎ።
አ አ፣ እሺ እናመሰግናለን። መልካም ቀን።
እሺ እኔዎች መልካም ቀን።
አሜን። እሺ ቻው።